Hello, Kenneth Kingston.
Hello Hello, አቤት።
Flintstone Homes ነው አይደል አዎ Flintstone Homes ነው።
information በደንብ ወደ አልገባኝም ማወቅ ፈልጌ ነው።
እሺ አክሲዮን እየሸጥን ነው ሲል ስላየው እሺ ምን እንዴት ነው ምንድን ነው አድ- እንዴት ነው ምገባ ልገባ ፈልጌ ነበረ። በምን አይነት ነው?
ያው አክሲዮኑ ገና አሁን ስምና ቁጥር እየመዘገብን ነው።
አዎ የምንጀምረው ሐምሌ አንድ ነው።
እ?
ሐምሌ አንድ ሽያጭ እንጀምራለን። ሐምሌ አንድ ላይ ነው የምንደውሎት።
ሐምሌ አንድ ትደውሉልኛላችሁ።
አዎ፣ Okay ከ- ከአስር ከሱ ጀምሮ በፊት እስከ ግን ሁለት ሚሊዮን።
የምታውቂውን information ካለ በደንብ ብታስረጂ። እኔ share ብቻ አይደለም ቤትም አግቦ መግዛት ስለፈልግ ምን አይነት advantage አገኛለሁ ለማለት ነው።
ያው share ኡ ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን መግዛት ይችላሉ።
አዎ ይላል። አዎ share ኡ ደግሞ ወደ ቤት መቀየርም ይችላሉ። የብሩ እንትን ሳይቶ ማለት ነው አዎ፣ ወደ ቤት አክሲዮኑን ወደ ቤት መቀየር ይችላለሁ።
ይችላሉ። አዎ አፓርትመንት ቤቶችንም ስለምንሸጥ
Okay መዝግብኝ። እንግዲያስ ይሄ በዚህ ስልክ ኃይሉ ነው መባል እሺ ስሞት አቶ ኃይሉ ነው። እሺ ኃይሉ መርሻ። አዎ እሺ ምን ላይ ነበር ማስታወቂያችን የሰሙት?
እንጂ እንደ ሁኔታው ነው። አሁን በ personal እንትኑን አይቼ ደርሼ እና advantage እና እንትኑን ማወቅ እንፈልጋለሁ እንጂ በአሁን ሰዓት decide ማድረግ አልችልም ሳላየው።
አይደለም ማስታወቂያችን ምን ላይ ሰምቶ ነበር የደወልልን?
ማስታወቂያን ስላየው ነው።
እሺ
እሺ እሺ እንደውልለታለን። እሺ እሺ